Hello ጤና ይስጥልን ደንበኛችን ከ BGI ኢትዮጵያ ነው የምንደውልሎት።
እሺ
ማኪባ ነው የቤቶት ስም፣ ማኪ- ማኪባ ማከፋፈያ ከየት ከየት ነው የምደውለው?
ከ BGI ኢትዮጵያ።
አዎ ማኪባ።
እሺ ሰሞኑን ከ BGI ኢትዮጵያ አዲስ መለያ ቁጥር እየተላከ ነበር፣ ደርሶታል?
አይ፣ እኔ እርግጠኛ check አላደረኩም።
እሺ እነግሮታለሁ፣ የያዙልን እ እ?
እነግሮታለሁ እኔ የያዙልኝ
እሺ ሀምሳ
ትንሽ ጠብቂኝ። እሺ
ሀምሳ እሺ ሰማንያ ሶስት እሺ
ዘጠና አንድ እሺ
ሀምሳ ሁለት እሺ ይሄ መለያ ቁጥሮት ነው ያዙ ይዙ።
እሺ እሺ እናመሰግናለን።
እሺ